Hello hello
ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን።
አለን የዩቲዩብ ትምህርት ወዲሻ ለመመዝገብ ነበር እና ክፍያው በወር ስንት ነው?
ስም አልበል መረጃ እሰጥሃለሁ እኔ ማለት ነው። ዳታ ላይ እየመዘገብኩ ስለሆነ እ? እሺ ከበደ እ? እ? hello
Hello ሄሎ
ይቅርታ በጣም እሺ። Hello አሁን ሳይሰማ አዎ የሆነ የሚረብሽ ድምፅ አለሽ አሁን
እሺ ስሞትም አልበል ከበደ
ከበደ ማለት ፍቅረ
እሺ ስልክ ሊያዝ አቶ ከበደ
ምን አልሽ ዜሮ ስልክ ቁጥር ሊያዝ ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አራት
እሺ ሰላሳ ዘጠኝ ሰባ ስምንት አስራ አንድ ሰላሳ ዘጠኝ ሰባ ስምንት ስምንት አስራ አንድ
አስራ አምስት አስራ አንድ አ-
እሺ ዜሮ ዘጠኝ ዜሮ አራት ሰላሳ ዘጠኝ ሰባ ስምንት አስራ አንድ ነው አይደል?
አዎ አዎ አድራሻ የት ነው አቶ ከበደ?
አድራሻ አዲስ አበባ ቡለን ከተማ
ማስታወቂያው ምን ላይ ነው ያዩት?
ዩቲዩብ ላይ ዩቲዩብ ላይ እሺ። በኦንላይን ነው በአካል ነው መማር የሚፈልጉት?
በኮ ይፈልጋል ኦንላይን ስንት ነው በአካል ስንት ነው የሚለው ክፍያችን ተመሳሳይ ነው። የኮርስ አሰጣጡ ነው የሚለየው። ኮርሱ የሶስት ወር ኮርስ ነው። በአካል ከሆነ ትምህርቱ የሚሰጠው ሀያት አደባባይ ሲኒማ ነው። በሳምንት ስድስት ቀን ትምህርት ይሰጣል። ይህ ማለት ሰኞ በሳ- ሮብ፣ በ- በሳምንት ስንት ቀን ነው በሳምንት ለሶስት ቀን ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይሰጣል። ከአስራ አንድ ተኩል እስከ አንድ ተኩል ኮሜዲያን ሸፍ ነው የሚያስተምረው።
እሺ ራሱ በሳምንት ለሁለት ሰዓት ለሁለት ሰዓት ማለት ነው።
ክፍያው ስንት ነው ክፍያው ነገር
በ credit hour ነው የምናስተምረው። ከየትምህርቱ ቆይታ የሀያ ሰዓት ነው የአንድ የክ- ሀያ ሰዓት ነው። የአንድ እሺ።
credit hour ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ በሀያ credit hour አስራ አምስት ሺህ ነው ክፍያችን ማለት ነው። ነገር ግን ዛሬ ከተመዘገቡት አስር ሺህ ብር ነው የሚከፍሉት። ዛሬ discount ላይ ነን ማለት ነው።
Okay
ተመዝግቦት
ቆይ እስኪ በቃ
ችግር የለውም እሺ? ችግር የለውም። አስበውበት መመዝገብ ይችላል።
አዎ ክፍያውን እሺ ግን ዛሬ ካልመ- ካልተመዘገቡ ከነገ discount ይነሳና አስራ አምስት ሺህ ነው ክፍያው ማለት ነው።
አዎ ግን በቃ ክፍያው አጠቃላይ አስራ አምስት ሺህ ነው ክፍያው ግን ዛሬ ከተመዘገቡ ክፍያው አጠቃላይ አስራ አምስት ሺህ ነው። ግን ዛሬ ከተመዘገቡ ብቻ ነው አስር ሺህ ብር የሚያገለግለው።
Okay ለዛሬ ብቻ ነው አስር ሺህ ብር ከዛም በኋላ አስራ አምስት ሺህ ብር ነው አዎ፣ ምክንያቱም discount ላይ ነበርና discount ኡ ይነሳል ማለት ነው።
እሺ በቃ ደውል ደውላለሁ ችግር የለውም። ስለደወልን እናመሰግናለን። መልካም ቀን።